ሰላም ኤሌክትሪክ
ጤና ይስጥልን።
አብሮ ይስጥልን።
ሽ- ሽንኩርት አዘን ነበር ትናንት።
እሺ አሁን አንድ ሰው ሽንኩርት ከቺፕሱ ምን- ሽንኩርት ይዤ መጣሁ እየመጣሁ ነው ደወለልኝ።
እሺ አስራ አም- አስራ ስምንት ቤት ስልክ ደወለልኝና እሺ
ስ- መልሼ ስደውልን ቦታው ነገርኩት። ሜክሲኮ ኢትዮጵያ መንገዶች ወይ ኢራ ኢራ ግቢ ውስጥ ነን በር ላይ ና ብዬ እሺ ብሎ መልሼ ብደውል ብደውል ጸጥ አለ።
እስኪ ስልክዎት ይንገሩኝ። ይቅርታ።
ዜሮ ዘጠኝ ስልሳ አራት እሺ ዘጠና ሰባት እሺ
አስራ ሶስት ሰባ አምስት እና ተከስ ደግሞ የለም የሚላክ ኮድም አልደረሰኝም ነው።
አይ እሱ ችግር የለውም ቀስ ወይ ደርሰውታል። አንዳንዴ ስለሚቆይ ነው።
ነው okay።
ደርሳን ደወለው
የ- የ- ነው የደወለ- የደወለው driver ኡ
ደ- የደወለልኝ ሀምሳ ወይ ሰባት ስልኩ- ስልኩን ልንገርሽ አስራ ስምንት ሰባ ስድስት እሺ።
ዘጠና ዘጠኝ ዜሮ አስራ ስምንት ሰባ ስድስት ዘጠና ዘጠኝ ዜሮ ዜሮ በሚል ስልክ ነው የደወለልኝ።
ይቅርታ አስራ ስምንት ሰባ ስድስት ሰባ ስድስት ዘጠና ዘጠኝ ዜሮ
እሺ አንዴ ልደውልልዎት መልሼ እሺ እሺ
እሺ እሺ